ቋንቋ ሆኖ ኦርቶዶክስ ነው። በጣም እሱ ቁጭ አድርጌ ሰጠችው። እንዴት ዋልሽ?
ሰላም አለንማ።
ኦርደር አድርጌ ነበር እናቴ። የስልኬ እምቢ ብሎ ይሆን እስካሁን አልደወሉልኝም።
ስልክ ቁጥር ንገሩ። ዜሮ ዘጠኝ ሰላሳ ሰላሳ አምስት እሺ ዜሮ አራት ሀምሳ ስምንት
ፍጹም አዳነች ግሩፕ ላይ ነው።
አይ የራሴ የራሴ ፌርሳል
ቀይስር
ቀይ ስር፣ ድንች፣ ሽንኩርት፣ ቃሪያ፣ ካሮት ወደ ሰባት አይሰር
ኦኬ ካራ መድኃኒዓለም ኮተቤ ካራ በቦታ የምትለየው ከሆነ
ኦርደር ያደረጉት መች ነው?
ትላንትና
ቷል
እ ወጥቷል እየመጣሎት ነው። የ driver ቁጥር ልስጦት ደውለው check ያደርጋሉ።
እሺ እሺ እሺ እናቴ የስልኬ ስለሚያስቸግር ብዬ ነው የደወልኩት።
ችግር የለም አስራ ሶስት አስራ ሶስት አይ ቆይ አንዴ ይቅርታ የኔ ቆንጆ ችግር የለም ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት ገና አዎ እሺ ሀምሳ ሶስት አስራ ስድስት ሀምሳ ሶስት አስራ ስድስት thank you የኔዎች አመሰግናለሁ።
አስራ ሶስት ሀምሳ አስራ ስድስት እና አዲስ ሀምሳ አበባ ሶስት ሊደውሉ አስራ ስድስት እሺ እሺ thank you እሺ መልካም እሺ